ሰላም እንዴት አልክ?
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን። የዱባይ ቪዛና ትኬት ማወቅ ፈልጌ ነበረ።
እሺ የ- የስንት ወር ቪዛ ነው የፈለጉት?
የአንድ ወር እሺ የአንድ ወር አስራ ስድስት ሺ ሰባት መቶ ሀምሳ ብር ነው።
ስንት?
አስራ ስድስት ሺ ሰባት መቶ ሀምሳ ብር ቪዛው ማለት ነው።
አስራ ስድስት ሺ ሰባት መቶ ሀምሳ ብር።
አዎ
እሺ
እ፣ ትኬቱን እ፣ ቀን ይንገሩኝና ይሉት በ-
ትኬቱ ዛሬ ስንት ነን? August ዛሬ ስንት ነን? አስራ ዘጠኝ ነን ሀያ ነን ዛሬ August ዛሬ አስራ ዘጠኝ ነው።
አስራ ዘጠኝ እሺ በሀያ አምስት ሄዶ በሰላሳ በሰላሳ መመለስ
እሺ እያየሁት ለአንድ ሰው ነው
እ እ?
ለአንድ ሰው ነው
አይ አይደለም አራት
ለአራት ሰው እሺ አራቱም አድልት ናቸው ወይስ ህጻናት አሉ?
አዎ አዎ ልክ ነው አደስ ነው እሺ እያየሁት እሺ እ፣ እ፣ የዛን ቀን ላይ ያለውን በ- በረራ ልንገሩት። የሚመርጡት ያ- የአየር መንገድ አለ ወይስ ዝቅተኛውን ዋጋ ልንገሩት?
እ እ?
እ፣ የዛን ቀን ያለውን ዝቅተኛውን ዋጋ ልንገሩት ወይንስ የሚመርጡት ቀ- የሚመርጡት እ፣ airline አለ?
አይ የምመርጠው የለም እሺ፣ እንደዛ ከሆነ እሺ፣ ዝቅተኛውን ዋ- ዋጋ ልንገሩት። ዝቅተኛ ዋጋ በ Ethiopian Airlines ሲሆን
እሺ ከአዲስ አበባ ዱባይ አራት ሰዓት ከአስራ አምስት ደቂቃ ነው የሚፈጀው ለአራት ሰው የደርስ መልስ ዋጋ ሶስት መቶ አስራ ሰባት ሺ ሰባት መቶ ሀያ ስድስት ብር ነው።
ሶስት መቶ ስንት ማ የአንዱ ስንት ነው ይቅርታ እሺ የአንድ ሰው ከአንድ ደቂቃ ዲሎች
እሺ እንደዛ አካባቢ
እሺ የአንድ ሰው ሰባ ስድስት ሰባ ስድስት ሺ ስምንት መቶ አርባ ዘጠኝ ብር
ሰባ ስድስት ሺህ ስምንት መቶ አርባ ዘጠኝ ነው አ፣
እሺ ከአንድ ወር ያነሰ ቪዛ አለ እንዴ አስራ አምስት ቀን ምናምን ይኖረዋል እኛ ከአንድ ወር ያ- ከአንድ ወር ያነሰ ቪዛ አንሰራም።
አሀ እሺ አይ ምናልባት ካለ ብዬ ነው በፊት ነበረ አስራ አምስት ቀን ምናምን
አዎ ግን አሁን ላይ በወጣ ህግ መሰለኝ ከሆነ ጊዜ በኋላ ይህ ነገር ተ- ተከልክሏል።
አ፣ አሀ ከአንድ ወር በፊት እሺ እሺ ወንድም አመሰግናለሁ እደውልልሃለሁ ቆይ እሺ ስለ ሁሉ ስለ ሁሉ እናመሰግናለን። መልካም ቀን።
እሺ እሺ መልካም ቀን